ሰላም ጤና ይስጥልኝ።
ጤና ይስጥልኝ።
ኤደን ኤሌክትሮ ፓወር ነው
ሄሎ ነው ምንት ከዊፕላስ ሶሉሽን ነበር የምደውለው። ሰላም እባላለሁ።
ክት
ሄሎ
አይሰማውም?
አ አይሰማም፣ ይቀርታል።
እሺ።
ድርጅ ይሰማል የኔ ድምፅ?
አዎ ይሰማል።
እሺ። ድርጅታችን አዲስ መተግበሪያ develop አድርጎ ከሀምሳ በላይ አገልግሎቶችን በአንድ application ይዞ የመጣ ነው እና የእናንተንም ስልክ ከኢንተርኔት ላይ ነው ያገኘ ነው እና በነጻ ድርጅታችሁ እንድታስተዋውቁ እየጋበዝን ነበር።
ምን hello ላይ ነው ምን ላይ ነው አፓችን የምትሆነው?
እ ምን ላይ ነው የምታወቀው?
app ኣችን የኛ app We Plus አዎ Solution ይባላል። ከ App Store ወይም ከ Play Store በማውረድ በመጫንና የእናንተን ድርጅት እዛ ላይ በማስተዋወቅ ለአገል- አገልግሎታችሁን ተደራሽ እንድታደርጉ እየጋበዝን ነበር።
አዎ ወይም ይሄን ደግሞ ይሄን link ኡን መላክ እችላለሁ በቴሌግራም እስቲ ላኪውና እንየው፣ እ ላኪውና እንየው።
እሺ እኔን አይመለከትም፣ አመሰግናለሁ ወንድሜ።
forward መልካም አደርጋለሁ።
ቀን።
እሺ እሺ